hello ሮቤል ወይ ወይ የሞት
እ እ
ሞተረኛ order ነው።
order ኡ የሞተር ነው፣ ግን የሞተርስ ቢሆን ድንገት በኋላ አልሰማ ብትለኝ እዛ ከሆንክ አልሰማ ብትለኝ።
እሺ አገናኘኝ እዛ ከሆንክ።
ልጅቷ የት ሄደች? brother እናት የት ሄደች ልጅቷ? cashier ዋ cashier ዋ የት ሄደች? አይደለም የታለች? ቢሮ ፈልጓት ነው። አንዴ ቢሮ ፈልጓት ነው። ትረት ይቅርታሽ፣ እንደ ወደ ውስጥ ተገብታለች። ነይ
hello እናቴ ካቢ ነበር የምደውልልሽ እሱም
በመቶ ሁለት ሀምሳ ሶስት አስራ ሁለት ያለው order ምን ያህል ደቂቃ ይጨርሳል ከዚህ በኋላ?
እ?
በመቶ ሁለት ሀምሳ ሶስት አስራ ሁለት ያለው order ምን ያህል ደቂቃ ይጨርሳል ተሰርቶ ለመውጣት?
ትንሽ ደቂቃማ አስር በደቂቃ ደቂቃ ምን ያህል?
ምናምን አስር ደቂቃ እሺ እሺ እሺ እናቴ። እሺ ሮቤል አሳውቅልሃል፣ ይደውልልሃል። እሺ
እሺ፣ one time ይስተካከልልኛል። አ?
የሞተረኛ order ነው ያስከዋል።
አ ከአንድ ሰዓት በፊት ከአንድ ሰዓት ተኩል በፊት ካሳወቅ ቦት ላይ አሳውቅ ስጨርስ ማለት ነው። ከዛ በላይ ግን አሁን ከአስር ደቂቃ ቆይ
እሺ እሺ